ይባላል።
አቤት
ሄሎ አቤት የካ ሁለት ነህ አይደል? አሁን ደውለህ አዎ ነበር።
አዎ አዎ፣ ሙዘሚል አዎ።
ሌላ ኮምፒውተር አንዴ ስጠኝ እስኪ።
ሌላ ኮምፒውተር አንድ ኮምፒውተር ላይ check እናድርገዋ።
okay፣ እሺ እሺ፣ ትንሽ ጠብቀኝ። እሺ
ሄሎ ሄሎ እ ሌላ ኮምፒውተር አንዴ፣
ያው ነው እኮ ሁሉም አንድ ነው። ተቀየርልህ ሌላው ላይ ሌላ ኮምፒውተር አዎ።
አራት በርሰስ ነው ያለው። አረ- አራቱም በርሰስ ላይ እንደዛው ነው።
እስኪ አንድ ስጭኝ፣ ሌላ ስጭኝና እናየው። ኧረ አልቆረም።
ክፈችው ወይ ኢንዴክሱን
በምን አንድ ሰዓት መጠጥቅበታለሽ። ኢንዴክስ ቀዩ እሱ ነው። እ መቶ ሰላሳ ስድስት ሄሎ እኔ ዛሬ እሺ፣ ሰላሳ ስድስት ንገሪኝ ዝም ብለሽ።
መ- መቶ ሀምሳ ሶስት ዜሮ ሀምሳ አራት accept በይው accept በይው ስትልሽች አዎ ትመዝግብበትና ይህንንም ቼክ ታየዋለክ ውጣ አንቺ ነሽ እሱ ነው ለምን እወጣለሁ አይገባም እኮ በትግል ነው የሚገባው ሜሉ እያዋለ
ሎጊን አድርጊው። ታዲያ እሷ ኤችአር ሆነች። አዎ።
ምንድነው ታች ጋር ያደረገው mail ኡ password ላይ ነው እንድንገባልክ ነው ሄሎ ሄሎ ኧረ ስልኩን ቁጭ አድርጎታል መሰለኝ ግቢ በቃ
login አድርጊ።
አላዋራ አልከኝ እኮ እንድንገባልህ ነው ወይ ያልኩህ ነበረ እኮ ታዲያ ምንድን ነው እንደዚህ ካደረኩ መግባት ነው። ፎቶ አልገባም ያላት እዛው ነው እንዴ? ይጨርሱት ወይ ዝም ብለን እንግባባቸው? ያው አየ- አዎ እየቀየረ ነው እንዳለ እየዛው ብርሃን እ ልግባበት ዝም ብዬ ኖት ፓርት ጻፍለት ሰላም ነው ልበላቸው።
ብሬከር አብርተሽ ትደርስ ትችያለሽ። የአዲስ አበባ ከተማ መብራት አበራችሁ እንትንሽ እ? አንቺ በልተሽ አታስመረክቢም፣ አታስመረክቢም።
ኧረ ተይ።
ሄሎ ሁሉም በለው እንጂ ታውቃለህ ደህና ነህ?
ምሳ ምሳም ምንም አለሁ ወይ? ኮምፕሌን ዋለ እሺ፣ እንትን አለ የራሱን መስራት ጀመረ። በቃ መችቶታል፣ እያዘዋወረ ነው።
ምን አላውቅም። ባለ ጉዳይ ደውሎልኝ መሰለኝ።
ቲንጆር ብለሽ እኮ አውርጂ፣ ዳውንሎድ እም፣ እሷን ቲንጆር ሴቭ አላደረግኩም። ሁሉም ወረዳ ነው ሲጀመር ለምን? አይ ሙዚየም ኢንዴክስ ገብቶ እያየሁ ነው። አንደኛው ላይ አላስተካክለውም። አሁን ሌላ ኮምፒውተር ላይ ልይ ብሎ ሌላ ኮምፒውተር ላይ ሊያይ ነው። ኢንዴክስ ተከፍቶላቸው እያዩት ነው። እና እኛ ሳና ባለ ጉዳይ ነው የደወለው። እም፣ ደግሞ እኮ አጋጣሚ በሶስት አሻሮላ እኮ አላት። አሁን አዲስ አሻራ ለሚመዘግብ ሰው ነው እሺ የማይለው። እም፣ እና አንደኛው ላይ already ምንም ተቀምጧል። ምንም አላደረገውም። ሌላ ኮምፒውተር check ላድርግ ብሎ እያየ ነው። እሺ፣ እሺ። ይህ ነገር ደግሞ የቢሮ ስልክ ቆጠረ። በቢሮ ስልክ ነው የደወለው።